Hello
Hello Hello ጤና ይስጥልኝ።
ጤና ይስጥልኝ።
ሱራፌል mobile and computer።
አዎ እሺ ከዊፕላስ solution ድርጅት ነበር የምደውልልዎት።
እሺ እሺ ከዚህ በፊት ዊፕላስ solution provider የሚለው መተግበሪያችንን አውርደው አገልግሎት ለመስጠት ተመዝግበው ነበር።
አዎ እሺ አሁን ላይ ስራ ስለጀመርን
አዎ።
onli- online ላይ በመሆን አገልግሎቶችን መስጠት ይችላሉ በነፃ።
እሺ እሺ በተጨማሪም ደግሞ ዊፕላስ solution user የምትል application አለችን።
አዎ ሁለቱንም ማለት አዎ፣ user ማለት ተጠቃሚዎች የሚመዘገቡባት ተቀጣሪ አዎ፣ እሷ ላይ ደግሞ በመመዝገብ ድርጅቶችን ማየት ይችላሉ። ከአርባ አራት በላይ አገልግሎቶችን transportation ጨምሯል ለመጠቀም ይችላሉ። referral code ኦትን ደግሞ ለሌሎች በማጋራት ብዛት ካለው እና በቁጥር ጥሩ ከሆነ challenge ተዘጋጅቷል። እዛ ላይ ሽልማት ማግኘት ይችላሉ። ይሄንንም ልጋብዞት ብዬ ነው።
referral code ኡ እዛ እኔ የምጠቀምበት ነገር አዎ ልክ user ላይ ስትገባ
አዎ።
register አድርገህ ስትጨርስ profile የምትላለች እስር ጋራ ታመጣለች። ከዛ profile ዋን ስትነካል referral code ን ያሳየና invite friends የሚል ይመጣል ከላይ ጋር ማለት ነው። ከዛ እሱን በመንካት እ፣ ለምትፈልጋቸው Invite- ወዳጆች እንዲጠቀሙ ለሚፈልጉት ከ customer ኦች እዛ ላይ መጨመር add ማድረግ አዎ እነሱን ታጋራቸዋለህ። ከዛ በ- በዛ ቁጥር ብዛት በ challenge ኡ ተካፋይና ተሸላሚ ልትሆን ትችላለህ። እንደ እድል። እሺ በቃ እናመሰግናለን። ለሌሎቹም በመንገር እንግዲህ አገልግሎታቸው እንዲሰጡ አበረታታልን። እናመሰግናለን ወንድማችን።
እሺ እናመሰግናለን።
እሺ ወንድሜ መልካም ቀን።
ዝግ ነው፣ ዳን ወይ አባይ